hello hello የታይላንድ ፈልገን ነበር።
ታይላንድ?
አዎ እሺ ታይላንድ በምንድን ነው መሄድ የፈለጉት?
እ በስራ
በስራ? እሺ የስራ አዎ።
እድል አግኝተዋል?
እ የስራ እድል አግኝተዋል ከታይላንድ ሀገር?
no ለማማ ለማጠየቅ ነበረ እሺ
ለማ- ማማከር ነበረ።
እሺ መጀመሪያ ታይላንድ ሀገር ከሚገኝ ቀጣሪ የስራ እድል ማግኘት ይኖርቦታል።